እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው በአይኖዶ ቢባዝ ምን ያምርበት ብለሽ በድቅድቅ ጨለማ ተጉዜ እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው በአይኖዶ ቢባዝ ምን ያምርበት ብለሽ ልጓዘው እስትንፋሴ እስካለች አይታክተው እግሬን ልጓዘው እኔው ነኝ የማውቀው የሌሊት አዳሪ ልጓዘው ባገኝም ባጣሽም ደርሼ ሰፈርሽ ልጓዘው ጎህ እስኪቀድልኝ አድራለሁ ከበርሽ አይን ያመጣው መዘዝ ወይ ፍዳ በቃል የማይገልጹት ዱብዳ አንቺን የመፈጠር ሳታውቂው ዝም ብተሻል ልቤን ሳትርቂው ወራት ተቆጠሩና ጭንቄን ሳታይልኝ ማርፈዴ ነው ደጅሽ ዛሬ ሲለይልኝ ለይታሽ ባልጎላማ ባለማሸብረቄ መቼም አታልፍኝማ ከበርሽ ወድቄ በድቅድቅ ጨለማ ተጉዤ እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው በአይኖዶ ቢባዝ ምን ያምርበት ብለሽ በድቅድቅ ጨለማ ተጉዤ እስቲ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው በአይኖዶ ቢባዝ ምን ያምርበት ብለሽ ልጓዘው ሌት ተቀን ሳስብሽ እንቅልፌን እያጣው ልጓዘው ሰው መምሰል የቀረ ከሰውነት ወጣ ልጓዘው ጎኔም አሳርፎ መይቀር ሳያምረኝ ልጓዘው ፍቅርሽ አይሎ ነው ደጅሽ ያሳደረኝ ሲጨልም ሲመጣ ምሽቱ ሰው አርፎ ሲተኛ በቤቱ እኔ ግን የፍቅርሽ ከርታታ አሸልቤ አላውቅም ላንዳታ እስካዋይሽ ድረሳ የልቤን ዘርዝሬ እስክትረጅልኝ እጓዛለሁ የመጨረሻ ጣና ድርሻዬን ባላውቅም በአካል በመንፈሴን እኔ ካቻርቅ ወራት ተቆጠሩና ጭንቄን ሳታይልኝ ማርፈዴ ነው ደጅሽ ዛሬ ሲለይልኝ ለይታሽ ባልጎላማ ባለማሸብረቄ መቼም አታልፍኝም ከበርሽ ወድቄ ከበርሽ ወድቄ ከበርሽ ወድቄ ባሌ አቻ ተስማሜ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ብለሽ ስሄድ ስሄድ ብዬ ስሄድ ስሄድ ባደ አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ምን ስቅሽ አሳስቅሽ ብታጨዋውጪ አካሌ እንደ ማብሰሽ ፍቅርን ብትመግቢ እንደኔማ ብትሆኚ ከጎኔ ማን እንዳንቺ ማን እንዳንቺ ለኔ ማን እንዳንቺ ማን እንዳንቺ ለኔ በፈገግታ ይጸዳል ሕይወቴን አድማቂ በዜመኛው ድምፅሽ መንፈሴን አማቂ ማን እንዳንቺ ለኔ ማን እንዳንቺ ለኔ የኔ ስቋሳ ወዶ ናፍቆ መዋትቱ ባንቺ ነው የማውቀው ምንነቱ የኔ ሲወት መሰረቱ ባንቺ ነው የሚያምረው ምንነቱ ሲሄዱዬ ሲሄድ ባለ አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ምን ስሄድ ስሄድ ውዬ ስሄድ ስሄድ ባድር አቻ ተስማሚ ለእኔ ፍቅር ማን እንዳንቺ ለእኔ በዘች ምን ስትጋሽ ብትርቂም እንደ ምሽት ጀምበር እከተልሻለሁ ሳያግደኝ ድንበር እስካገኝሽ ፍጹም ተስፋ አልቆርጥም አይረታኝም ርካብና አይረታኝም ርካብና ጥ ከሰው መግባባቱ ዛሬማ የጠፋኝ የኔን ሳታውቂልኝ ምራቄ ሲያስከፋኝ ባንቺ ፍቅር እንጂ ሌላ ምን አጥቼ አንገቴን ያስደፍ ወዶ ናፍቆ መዋትቱ ባንቺ ነው የማውቀው ምንነቱ የኔ ሲወት መሰረቱ ባንቺ ነው የሚያምረው ምንነቱ ባንቺ ነው የሚያምረው ምንነቱ ባንቺ ነው የሚ